Hello?
Hello?
Hello?
Hello, hello, አይሰማም?
ስፖርት ነው ባኮምሎዶ።
ብር deposit አድርጌ ነበር የዛሬ ሳምንት እሺ ቴሌግራም ላይ የላኩላችሁ ነው፣ ግን እስካሁን ምንም እ፣ መልስ የለም።
ማን ልበል? የቴሌግራም ስምዎትን
እ፣ ቴሌግራም ስሜን እ፣ ቁጥር ልንገርሽ፣ ይሄ ቁጥር ነው ራሱ ዘጠኝ ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ስድስት ሀምሳ ሁለት ሀያ ሰባት አስራ አምስት
ፍፄ ነው።
አዎ፣ አዎ፣
አልገባሎትም።
አዎ፣ አልገባልኝም። ሳምንት ሆኖታል።
እሺ check ይደረግሎታል። ጠብቁ። ሄሎ
ሄሎ፣ check እያስደረግኩሎት ነው። ይጠብቁ። እሺ አንዴ ትንሽ ይጠብቁ።
እዚህ መስመር ላይ ልጠብቅ።
አይ በኋላ አይደውሉም።